ጤና ይስጥልኝ። በነበረም ደውላ ቆርጦ እሺ፣ ሄሎ።
ይሰማዎታል አይደል?
አዎ ይሰማኛል። አዎ ይ- ይሰማል።
ድምጾች ስለሚጎር እሺ ያው ይሰማኛል እኮ አንቺ ጋር ነው። ሄሎ ሄሎ።
አሁን ይሰማዎታል? ደበኛ አ- አዎ ይሰማል።
ከተጸዳ በኋላ ነው እንደዛ ይሆነ ነው ያለው።
አዎ አዎ ከጸዳ በኋላ
እሺ ጥያቄዎችን መዝግቤ ለጥገና ክፍል አስተላልፍልሃለሁ። በተቻለ መጠን ጥገና ክፍሎች በፍጥነት ይመጣሉ። ሌላ የምረዳዎት ነገር አለ?
አይ ሌላ ምንም የለም። ብቻ በቃ አሁን መጥቶ ያሳኩ ያ ነገር ሁሉ ማለት ነው።
እሺ በአስቸኳይ እየልታለን። ስለደወሉ እሺ።
እናመሰግናለን። ስለ እሺ እሺ ሀሳብ አስተያየት ከሚሰሙ እሺ።
በኋላ ያስቀምጡ። መልካም ቀን።